ልፈልግ ሄሎ ሄሎ ፊሊንግስቶንም ሰውን ደውሎ ነበር ሰማንያን ሰማንያ ስምንት ላይ ሰማንያን ሰማንያ ስምንት ላይ ደውሎ ነበር ፊሊንግስቶንስ
ማን ነው የደወለው?
እርሱ
ሶስት ሺህ
ይኸው ስልኮት እኮ እየታየ ነው። አሁን የደወልኩበት ዜሮ ስምንት አይደል? ስልኮት መጨረሻው ሀያ ሁለት
የኔነት እኔ ገና ከእንቅልፌም አልተነሳውም።
እሺ ወይን ሲስተር እሺ